deposit እየሰራ ነው ዛሬ?
deposit
እ?
አዎ እየሰራ ነው አባ ምን እያልክ ነው?
ያ deposit ሲለው third party ምናምን እያለ ነው። choose another method ይላል። በቻፓ እና በሳንቲም ላይ ሞክሬው አልፈ- እምቢ ብሎኝ
እኮ እንትን ነህ እኮ እስኪ screenshot አድርጋ አንዴ ትልክልኛለህ?
screenshot አድርጌ አዎ screenshot አድርገህ ምን እያልክ እንደሆነ ላክልኝ እሺ።
እዛ ጽሁፍ ላነብልሽ እንዴ?
አይ ቴሌግራም ላይ ላክልኝ።